ሄላ ሄሎ ዘግቶብሽ ነው ካርድ
አራ አይደለም የዛግቶ ከዛ መቅ- መልሼ ስደውለው ሰባ አንድ ሰባ ሁለት እና ሰባ አራት ላይ ሄድና እንትን ኦን ደ ፎን ይለኛል። አይመጣም ወደ ሰባውና ወደ ሰ- አዶና ወደ አንቺ ሰባ አንዱ መቶ ኦን ደ ፎን እያለ ነው። So, ወደ ስልክ ሲደወል ግን በሰባ አንዱም በሰባውም ሲደወል ሰባ ነው የሚያሳየው
እኔ ጋር ሰባ ነው የሚያሳየው።
ሰባ
ያ እኮ በሰባ አንዱም ስደውል ሰባ ነው የሚያሳየው ስለሆንሽ ይሆናል የተለያየ ኮምፒውተር ላይ ቅድም እንዲያሳይላችሁ የምትፈልጉት ሲላን ነበረ
ነው ግን አንድ ኮምፒውተር ላይ ስለከፈትሽ ሊሆን ይችላል። የተለያየ ኮምፒውተር ላይ ለመክፈት ሞክሪ እስከ ምንመጣ እሺ እሺ እ፣ እና የማሚንም ክፈቹ፣ የእኔንም ክፈቹ፣ የአንቺንም የተለያየ ኮምፒውተር ላይ ላፕቶፕ ካለ ላፕቶፕ ኮምፒውተር ካለ እዛ ያለው እሺ።
ኮምፒውተር እሺ ክፈቻቸው እና እሺ እ፣ የኪሩቤልንም ፊግሮት እናደርገዋለን ሁሉንም ከፍተን ከዛ ቁጥሩ የለም የኪሩ በር ቆለፍ መጀመሪያ ይልሻል።
ተቆ- ተቆልፏል ቁልፍን እዛ ስትገቢ ቆልፍ ይብልሻል። ተቆልፍ ነው አ።
እ፣ የቁጥሩ የአለ የኪሩ የለም አንደኛው ሰማንያ ሶስት ሰማንያ ሶስት ሰባ ስምንት የሚለው ሰማንያ ሶስት ሰማንያ ሶስት ሰባ ስምንት የምትጠቀመው ነው የትኛው ነው? ኦኬ ቻርጅ እናደርገውና አ፣ ቴክስት ሁሉንም ከፍተን ሲገባ እንሞክረውና ከዛ አዎ።
ካልሆነ ወደ ኮምፕሌን እንድንሄድ ማለት ነው።
አ፣ እሺ እሺ የተለያየ ኮምፒውተር ላይ ከፋፍቸው እና እንመጣለን። የተዘጋጀ ነው።
እሺ ቤቴ አራቱን አራቱን ኮምፒውተር ይልሻል። እነዚህ አ አንዱ እዚህ ላይ እንደተከፈተ ይሆንና አራት አራቱን እዛ አራቱ ኮምፒውተር ላይ እያልሽ ነው።
እሺ እሺ እንትን አለው ፓስወርድ ምናምን ይጠይቃል እ፣ password ምናምን ይጠይቃል ወይ
ኢንተርኔቱ ሞክረሽ ሲጠይቅ ደግሞ ዋይፋዩ
ዋይፋዩ እ፣
ዋይፋዩ ስላት connect ነው ዋይፋዩ okay፣ ሞክሪውና እምቢ ካለሽ ደውይልን።
እሺ እሺ ቤቴ